hello ጤና ይስጥልኝ። ሄሎ አቤት አቤት፣ ሰላም ነው?
እግዚአብሔር ይመስገን።
ዛሬ ለስምንት ሰዓት
እሺ። አዎ አለ።
እሺ፣ ሁለት ሰው ያዥልኝ እስኪ።
እሺ።
ቦታው የት ነበር?
እ ቡሌ አለም ሲኒማ ቡሌ ረምሴም። okay nice። እ
ስሞትም ማለት ነው።
ቶም
ማን አሉኝ? hello?
ሻምበል በሚል ያዥው። ሻምበል ሻምበል ማን?
አማረ
እሺ። ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ሰማንያ ሶስት ሰላሳ ሁለት ሰማንያ ሶስት ሰላሳ ሁለት ሰባ ሁለት ዘጠና ስምንት
እሺ። ለስንት ሰው ነው ቦታ?
ሁለት ሰው ሁለት ሰው
እሺ። ክሎት አለው transfer ማድረግ ይችላሉ። እ እዛው መጥቶ በካላል ትኬቱን በር ላይ ያገኛሉ ከአሁን ጀምሮ። እሺ፣ እናመሰግናለን። መልካም ቀን። እሺ